ይስጥልኝ ልጅ ከወርቅነህ ባኮ ምለዳው እንዴት አረፈድሽ? ሰላም ነው እግዚአብሔር ይመስገን።
አለን። ትናንትና ወደ ቴሌብር withdraw አድርጌ ነበር እና እሺ
still now ግን ምንም account ውስጥም አልገባም።
እሺ በምንድን ነው የሚጠቀሙት? በአማርኛ በእንግሊዝኛ?
በእንግሊዝኛ
more የሚለው ውስጥ ይግቡና okay።
transaction history የሚል አለ።
አዎ፣ እሱ successful ነው የሚለው።
እሱ ላይ ያለውን successful ያሉትን ፎቶ ያነሱና በቴሌግራም ይልኩልናል።
እሺ ቁጥር ያዙኝ ማለት- እኔ ቴሌግራም
okay። እሺ
ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት okay። እሺ እንትን ነው ሙሉን ነው ማነሳው ውስጡ አዎ።
መግባት አይቻልም አይደለ? ሙሉ የ- ያንሱና እሷን ለይተው ይጻፉልን።
በጣም አሪፍ ኦኬ፣ ይቻላል። እሺ።